hello ጤና ይስጥልን Best Bet hello
hello ጤና ይስጥልን Best Bet እሺ ሰላም ኖት Best Bet ሰላም ነው አለን ምን እንርዳዎት
አንድ ሺህ ብር ወደ ላይ አውጥቼ እምቢ ብሎኝ ነበረ በቴሌግራም ላክ ተብዬ በቴሌግራም ልካለሁ ትላንትና እሺ አንዴ ጠብቀኝ እሺ
ሰላም ጤና ይስጥልን Best Bet ቤቲ ነው የምንረዳው ቤቲ ሰላም ነሽ ሰላም
ትላንትና አንድ ሺህ ብር በእንትን ላክልኝ ተብዬ በቴሌግራም ልኬ ነበረ ወደ ላይ አልወጣልኝም።
ቴሌግራም ስምህን
ወደ ቴ- ከቴሌ ብር ወደ Best Bet አውጥቼ ተቀንሶብኝ ብሩ አልወ- ቴሌ ብር እንትን ላይ አልገባም።
message ን የላክበት የቴሌግራም ስምህ ማን ይባላል?
መሐመድ ሙክታር
መሐመድ ሙክታር
የ Best Bet ስልኮት ስልክህ ይሄ ነው?
ይገራል ነው ምን አልከኝ?
እ?
hello አሎ Best Bet የምትጫወትበት ስልክ ቁጥር ይሄ ነው?
ይሄ ነው
ዜሮ ዘጠኝ ዜሮ አንዱ ሰላሳ ሁለት ሰላሳ ሁለት ዜሮ ዜሮ
ስለዚህ ትላንትና ማለት ነው ስምህን ስንጠይቅ ስልኩን ስንጠይቀ ስላልመለስክልን ነው። አሁን ለቻፓ አሳውቅልህና ይገባልሃል። እሺ ትንሽ ጠብቀኝ።
እሺ
ስለደወልን እናመሰግናለን። መልካም ምሽት።
አሁን እሺ